ቪዲዮ ነው አሉ።
ሄሎ
ሄሎ አቤት ጤና ይስጥልኝ።
ጎርፍ አብሮ ቪዲዮ ይስጣል።
ቪዲዮ ነው ነው እያሉኝ ያለ እውነት ነው ወይ ይሄ ነገር ነው የምልህ።
እ
አሮጌ መኪና አሮጌ መኪና የለጠፈ ማለት ነው።
አሮጌ ማለት እ፣ የስራ ሰው ነች። በዚያ አትታም።
ምን መኪና?
ማርቼዲስ መርቸዲስ የለንም። መርቸዲስ የጎሬቱ ፋይል ውስጥና ምን ምን አይነት ሌላ ትፈልጋለህ?
ወይም ቮልቮ
አሁን አዎ፣ እንደሱ አይነት መኪኖች የለንም። ቴሌግራማችን የለህም? አሊባባ dot net ወይ ቲክቶካችን?
አለኝ።
አዎ፣ እዛ ላይ post እናደርጋቸዋለን ሲኖሩን ማለት ነው። አጠቃላይ ያሉንን መኪኖች።
እሺ፣ አመሰግናለሁ።
እሺ፣ ሻ